ጤና ይስጥልኝ ከሚዝና ሚልክ ነኝ። እባክዎ ማየት የጉዞ መረጃ ልስጥዎ?
አገልግሎታችሁ ምን ምንድን ነው የምትሰጡት? ለማስታወቂያ ነበረ ይሁትና ተስነ እሺ ሄሎ ቪዛ እንባላለን። የምንሰጠው አገልግሎት ማሟል ስለ ጉዞ መረጃዎች ማሟላት ያለቦት ዶክመንቶች ምን ምን እንደሆኑ ምን እንደሚያስፈልጉት ጠቅላላ መረጃ ከጉዞ ጋር በተያያዘ መረጃ እንሰጦታለን።
እሺ ቪዛ መስጠት ብቻ ነው ወይስ ወደ ውጭ ትልካላችሁ?
አይ ወደ ውጭ ሀገር መሄድ ሲያስቡ እርሶ ምንም አይነት ወጪ ሳያወጡ እኛ መረጃውን እንሰጦትና እንዴት ቪዛ ማግኘት እንደሚችሉ ፎርሞች እንዴት መሙላት እንደሚችሉ መረጃ እንሰጦትና እሱም መረጃ ተጠቅመው ራስዎት መሙላት እንዲችሉ ነው የምንረዳዎት።
አመሰግናለሁ።
እሺ መልካም ቀን።